ጤና ይስጥልን ቢጃ ኢትዮጵያ በትራሩ ነኝ። እባክዎ ምንድነው?
ላውሬተደን ተመልሼ ገብቻለሁ። ዘጠና ሶስት ከሀያ አራት የኦክሲጅን የተመዘገበበት
ይሄ መ- በ- በዚህኛው ስልክ ነበር ደውለው ያስመዘገቡት በሰማንያ አዎ ሰባት በእኛ አዎ ቁጥር አዎ
እሺ ደንበኛችን እ፣ እዚህ ጋር እንደማየው ከሆነ እንደዚ- በእንደዚህ አይነት ትኬት የጋዝ እ፣ አልተመዘገበም። የጋዝ አቅርቦት አልተመዘገበም።
ዘጠና ምናልባት ሶስት ከሌላ ከአራት ስልክ ያልተመዘገበ- ደውለው ይሆን?
ውብሸት ነው ሰጥቶ የሚደወሉት ኃላፊው ጋር የተመዘገበ ከሌላ ጋር ነው ተደውሎ ያስመዘገቡት በዚህ አይደለም። ለማን ይሰሩት የተመዘገበ ቁጥሩ ዘጠና ሶስት ሀያ አራት ላይ ነው።